ሲያችሁ ጮማ እየቆረጡና በውስኪ ሲራችሁ ተሬንቆራሮበታ ያልታደለው ድሃ ግማሽ ዳባሮበታ ያልታደለው ድሃ ያ ሁሉ ገነና የቀረ እንዳለ ውሃ ያ ሁሉ ገነና የቀረ እንዳለ ውሃ ወገኖቼ ውሃ ሲሉ ወንድሞቼ እህል ሲሉ ከረሃብ ጋር ሲታገሉ ሰሚ ጠፍቶ አለቋሉ። መከረኛው ሕፃናዬን ማምዬ ያለ አንጀቱ በረሃባዬ እንደተቃጠለ የሞተች እናቶናዬ በናን የቀባ ከዓይኑ እየረገፈናዬ የሳቀቀን እንባ ተከተለ እናቶናዬ አብሯት አፈር ገባ ተከተለ እናቶናዬ አብሯት አፈር ገባ ወገኖቼ ውሃ ሲሉ ወንድሞቼ